ጤና ስፖርት ባኮ የምንወደው
አብሮ ስትልኝ ሁሉ ስፖርት ነው።
አዎ ነው።
ማታ አምስት ሰዓት አካባቢ
ማለት
ማታ አምስት ሰዓት አካባቢ በፓይ ሳንቲም ሁለት ጊዜ መቶ አስር ብርና መቶ ብር ዊዝድሮ አድርጌ ነበረ።
እሺ
ሰክሰስፉል ዊዝድሮ ይላል፣ ግን ወደ አካውንቴ አላከም።
እሺ ከ transaction history ላይ successful ያለውንና ያልገባለሁትን ምልክት የትኛው እንደሆነ ምልክት አድርገው screenshot አድርገው ቴሌግራማችን ላይ ላኩልን።
በየትኛው ስልክ?
ዜሮ ዘጠኝ ሰባ ስምንት
እሺ ልያዝ።
አዎ አየለ ስልክ ይዛል። ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት አዎ
አስራ ስድስት ሰላሳ ዜሮ ስድስት ያዝ።
መልካም ቀን። መስፍን ላኩልን።
እ?